ነው።
ጤና ይስጥልኝ።
አብረን ሰላም ነው።
እግዚአብሔር ይመስገን። ምን ልታዘዙ?
ቴሌዊን እንትን ተመዝግቦ እና ለማቋረጥ ስለፈለጉ ነበር።
እሺ፣ አንድ የመስመር ላይ ትጠብቀኛለህ?
እሺ፣ እንዳቋረጣል
እሺ።
እንዲጠብቀኝ አቋርጬ ይላል። ደንበኝነቱ ተቋርጧል።
ተቋርጧል።
አዎ ኮልፌ ውስጥ የሚጠይቅ ይገባል።
አይ በቃ ተቋርጦላል። አይወስድም። check ማድረግ ከፈለክ ደግሞ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ደውልና እ ስድስት ቁጥር አታገኝም እዛ ላይ
እሺ፣ እሺ።
እሺ፣ እሺ።
አመሰግናለሁ።